hello
ቢኒ ወይ
ለእናንተ ማናደርገው ነገር የለም። ተጨነቅንና እ አርብ ጠዋት ከምትመጡ አርብ ሰዓት ከልክ ሰባት ሰዓት ጀምረ እስከ ስምንት ሰዓት እንጨርስ አድርገን አሰብንና አንተም ሆነ እንግዲህ ቡድን መሪውም አንተም ትመጣላችሁ ስለ አርብ።
አዎ አዎ አዎ አሁን እመጣለሁ።
ስለዚህ ንገረው ቡድን መሪ ጠዋት እንዳይመጣ ስድስት ሰዓት ላይ ከምናምን እኛ ላይ እንዲደርስ በዚያው ነው አሁን ስድስት እንዲገባ።
ሰዓት አካባቢ ላይ ለመድረስ አዎ ሰባት ሰዓት sharp እንጀምራለን።
እሺ ከሰዓት አዎ።
ስለዚህ አርብ ከሰዓት እንምጣ ማለት ነው።
በቃ ከሰዓት ስምንት ሰዓት ሰባት ስምንት ሰዓት የኛው ፕሮግራም አለ።
ያኛው ፕሮግራም አለ ስምንት ሰዓት ላይ ስምንት ሰዓት መሰለኝ ያለው የእንትና የበረከት
ስምንት ሰዓት ነው።
አዎ የኛ ደግሞ እስከ ስምንት እንድንጨርስ ቀድመን ሰባት ሰዓት ሻርፕ
እሺ እሺ እሺ እሺ